ተቋረጠ ተመልሼ ገብቻለሁ።
ምን አለኝ ደንበኞች
ማሽኑ ከሁለት ሳምንት በላይ ሆኖናል ድራፍት ካቆምን።
እሺ አስመዝግበው ነበር እኛ ጋር ደንበኞችን
ወይ ብልሽቱን አስመዝግበው ነበር እኛ ጋር
አዎ አስመዝግቤ ነበር።
መቼ ነበር ያስመዘገቡት?
በመቀደም አስመዝግቤ ነበር። ነበር ልንገርሽ ነበር በስልክ ቁጥር ነው የተመዘገበው ደንበኞች መጀመሪያ በስልክ ይዞች አይ በዚህ አናንተ ነው
በየትኛው ስልክ ቁጥር ነው? አሁን በደንብ ቁጥር ነበር ያስመዘገቡት?
አዎ
እሺ። አሁን በሰባ ስድስት ቤቱ ማለት ነው አይደል?
አዎ እሺ ደንበኞች መስመር ላይ ጠብቁኝ አንድ ጊዜ። የአባርና ሬስቶራንት ነው ደንበኞች?
አዎ አዎ
እሺ። ማንም technician አልደወለሎትም ወይም አልመጣም?
ልጁ መጥቶ አይቶት ነበር፣ ግን ይቀየራል ማሽኑ ቀያሪ ነው ብሎኝ ነበር። አልመጣም እስካሁን።
አሀ መጥቶ አይቶት መቀየር አለበት አሉት?
ማሽኑ መቀየር አለበት አይሰራም ብሎኝ ነበር።
እሺ። ስለዚህ ቅያሪውን አላመጣበትም።
አዎ
እሺ ደንበኞች እየመዘገብኩሎት ነው። የት አካባቢ ነው የሚገኙት?
ለቡ መብራት
እሺ ደንበኞች መዝግቤልዎታለሁ። ቅሬታውን ለሚመለከተው ክፍል አስተላልፌያለሁ። እ፣ የሚመለከተው ክፍል መፍትሄ ይሰጥዎታል። ሌላ መረጃዎት ነገር አለ?
ይኸው ነው ጨርሻለሁ።
እሺ ስለደወልን አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ባለስልጣን መልካም ቀን